ሄሎ
ሄሎ
አቤት፣ ጤና ይስጥልኝ።
ምንድን ነው አገልግሎቱ?
አገልግሎቱ ቴሌቪዥን game ነው።
እንዴት ማድረግ ይቻላል?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ መጀመሪያ ትደውያለሽ መረጃው እንዲመጣ።
ኮከብ
ኮከብ ዘጠኝ ሰማንያ አምስት
ግናለን ከዛ ሰባ ቁጥር ተጭናችሁ አማርኛ አድርጊ።
እሺ
ሶስት ቁጥር ለመጫወት የሚለውን ምራጭ። ሄሎ